ጤና ይስጥልኝ ብዙ አይቶች
የእኔ ጊዮርጊስ ማሽን ተበላሽቶ ነበረ። አያቀዘቅዝም።
እሺ እባክዎትን የ BGI ID number ወይም ደግሞ TIN number ካለው TIN ጋር ሲል ነበር አዎ
ሁለት ዜሮ ሀያ ስምንት እሺ
ዘጠና ስድስት እሺ ስልሳ ስምንት እሺ ሰባ አራት
እሺ እባክዎትን አንድ የመስመር ላይ ጠብቁኝ። ሙሉ ምግብ ቤት ነው የሚለው። የት ሰፈር ነው ያሉት?
ሰበታ ሰበታ
ምኑ ጋር
ሮብሰን ፊት ለፊት ወደ ምናምን?
ቄራ የድሮ ሮብሰን ፊት ለፊት ወደ የድሮ የቄራ ማውረጃ አለ አይደል? ሳሙሳ ቤት ማለት ነው።
እሺ ስም አልበል።
ሙሉ ተሾመ ነው የሚለው።
አሁን የደወልበት ስልክ ቁጥር ለያዘ
ያዙት የኔ የሆነው የባርማኑ ነው።
እሺ ደንበኛችን ያው ለሚመለከተው አካል አስተላልፍለታለሁ።
እሺ፣ አመሰግናለሁ።
ነው ሌላ ምርት ነገር አለ?
ሌላ መልዕክት እንኳን የለም።
እሺ ስለደወል እናመሰግናለን። ስለ መስተ እንግዲህ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ፣ ደህና እደሩ።